እሺ የእርሳን ስም ይነግሩናል?
የእኔ ስም መክብብ
የአባት ስም ይነግሩናል?
ቦንጋር ማን አለ?
ቦንጋር
ስልክ ቁጥር የደወሉበት እና ያዘው
አ አ ቦታው የት አካባቢ ነው?
አረብ ሰፈር
ፈረር ሰፈር አንበሳ አንበሳ አዲስ አበባ እ አበባ ውስጥ ነው።
No ሐዋሳ ሐዋሳ እም ሀረር ሰፈር ነው ያሉት።
አረብ ሰፈር አረብ ሰፈር ሀረብ
አረብ አረብ Arabic አረብ
አረብ ሰፈር ምኑ ጋር?
አንበሳ ባንክ ጀርባ
ምንድን ነበር የተበላሸበት ደንበኛችን?
የሲሊንደር እና ይሄ ሲዮቱ ሁለቱም የሚያቅፋቸው part አለች እና የምትሽከረከረው ነገር እሷ ሁለት ቦታ ተሰብራለች።
እህ። እሺ ጥያቄው ተመዝገበለት። ገና ባለሙያችን አስተላልፋለን። ሌላ የምረዳዎት ነገር አለ?
የለም ናት የለም።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።